ጤና ይስጥልን ቪዛ ኢትዮጵያ የደነኝ ባኩት የምልርዳ
ቴክስት ተልኮልኝ ነበር ቅሬታ ምናምን ካለ ብለው እሺ
እንትን ነኝ እኔ ደንበኛ ነኝ፣ ግን ቴክስት ገብቶልኝ አያውቅም። ትተዋል መሰለኝ አለኝ ኤርሚያስ ነበረ።
ቪዲዮችን እንገሩኝ እ?
ቪዛ አይዲዎችን እንገሩኝ።
ማለት ቁጥሬ ነው አዎ አሁን የተላከሎት message አለ አይደለ?
አ፣ ከዛ ላይ አይተው ID ውን ይንገሩኝ ቁጥር
ሀያ ሁለት ነው መሰለኝ። ብዙ አይታየኝም። እስኪ አውጥቼ ልደውል እንደገና።
ይቻላል። እሺ ሌላ ምረዳውስ ነገር አለ?
አባ ይሄን ላውጣና ከዛ በኋላ እናወራለን።